ሄሎ
ሄሎ ሰላም ጤና ይስጥልኝ አባ ሰላም ነው። እንዴት ናችሁ?
አለን እግዚአብሔር ይመስገን።
አለን ማሽን agreement አድርገን ነበረ እሺ አልመጣም። እንዴት ነው? ምንም ዝም አላችሁ?
ውል ተዋውለ ነበር።
አዎ SIM card ም ሰጥታቸው
እ- አዎ SIM card ም ኮምፒውተርም አስገብቻለሁ።
አሁን delivery ው ዘገየብኝ ነው።
እ- እ- እ?
delivery ው በጣም ቆየ ነው።
እ፣
እሺ የድርጅትን ስምና TIN number እና የማሽን ቁጥርን ከ agreement ኡ ላይ በዜሮ ዘጠኝ ስልክ ልንገርና text አደርግልህ። ከዛ በዜሮ እነሱ ዘጠኝ እሺ በፕሮግራም ነው delivery የሚያደርጉት። ከአሁን በፊት የገዙትም ስላሉ በ order ነው ይደውሉልሃል። ሊመጡ ሲሉ ቀደም ብሎ ይደውሏል፣ ያሳውቀዋል።
ስለዚህ ምን ላድርግ እኔ?
ስልክን text አድርግልኝ እንትን ስምህን እና የማሽን ቁጥርና TIN number ን text አድርግልኝ አስተላልፍልሃለሁ።
እሺ ስልክ ቁጥር ልንገርህ ዜሮ ዘጠኝ ስልሳ ስልሳ አሁንም ስልሳ ስልሳ ስልሳ ሁለት ስልሳ ሰባት
እሺ እሺ